இது Vijay afterwards of twenty four.
ነው ነው Hello.
ሁሉ ስፖርት ነው የምንረዳውት
አ፣ ሁሉ ስፖርት እ፣ እንትን ብሎብኝ ነበረ ዊድሮ ብዬ አየር ላይ ቀርቶብኝ ነበረ።
እሺ ከትራንዛክሽን ሂስትሪ ላይ ያልገባለሁትን ስክሪንሻት አድርገው በቴሌግራም ይላኩልን ወጥቼ ያለው በቴሌግራም ቴሌግራም ላይ አ፣ እየተጻጻፍን ነበር። ስልክ ላኪልኝ አ፣ ተባልኩኝና ስልክ ልኬ ነበር አላዩትም። ከዛ በኋላ እሺ ብዙ ወረፋ ስላለ ነው አይተን እዛው ላይ መልስ ስናገኝ መልስ ስለምንሰጡት በትዕግስት ይጠብቁ እሺ